ጉዞ መረጋለች ነው።
ስልካችን ከቲቪ ላይ አግኝቼው ነበር እሺ
እና ወደ ዱባይ ለመሄድ process ጨርሰናል አሀ
እና ትኬት ለመጠየቅ ነበር መቼ እንዳለ።
አሀ ዋጋውን ፈልገው ነው።
አዎ እሺ ለምን ቀን ሌሎት ለመቼ ነው?
እ፣ ነገ ወይ ከነገ ወዲያ ካለ ከነገ?
ካለ እ?
አዎ ነገ ካለ እሺ ደርሶ መልስ ነው
አይ እዛው መሄጃ።
አንድ ያንን
እሺ አንዴ መስመር ላይ ጠብቁኝ። አንድ ሰው ብቻ ነው የሚሄደው ደንበኛችን?
እ?
አንድ ሰው ብቻ ነው የሚሄደው?
አንድ ሁለቱም እህትም አለች።
ለሁለት ነው የምትሄዱት?
አዎ እሺ አንዴ መስመር ላይ